አሎ Hello፣ ሰላም ነው?
ሰላም ነሽ? አልመጣኝም እኮ እስካሁን።
ምን አልከኝ ወንድሜ?
አዎ አልመጣኝ ምን አልከኝ?
አልመጣም እኮ ስድስት መቶ እና አራት መቶ ብር ምኑ ነው አሁን- ወንድሜ?
አ ምኑ ነው ያልመጣልህ?
ይኸውልሽ ስድስት መቶ ብር በአስር ብር ወደ እንትን ወደ ቤት ቤት ልኬ ማለት እም፣
አሁን አስተካክ ያለው ምናምን እያሉ ነው ቀን ሙሉ አንዴ ስድስት መቶ ብር አንዴ ደግሞ አራት መቶ ብር በቃ አሁን ይስተካከላል። እሺ ትንሽ ጠብቀን ወንድሜ።
አስተካክለዋል እያሉ እኮ ነው ቀን ሙሉ ገባኝ እኮ ስላልተስተካከለ እኮ ነው ወንድሜ። ትንሽ ታገሰን እሺ።
አስተካክለዋል። አይ ይህ እሱ ውስጥ ግባና ቤት ገና ቤት ነው አልተስተካከለም። አባ ዲፖዚት አይደለ
አ- አይተሻል ግን ይኸውልሽ deposit አይደል ወይ ያ deposit አይደለም ከሺህ ብር ወደ እንትን ቤት ቤት እኮ ምን withdrawal
አዎ ሺህ ብር ንግድ ባንክ እኮ እስቲ deposit ነው withdraw
አይደለ deposit እኮ deposit ከሆነ ትንሽ ታገሰን አባ ገና ነው እየተስተካከለ ነው እሺ ከጠዋት ጀምሮ እስካሁን
አዎ እ- ወንድሜ ያንተ ብቻ አይደለም normal እሺ ኧረ አስተካክያለሁ ምናምን ስንት ስንት አነስቶ አስተካክያለሁ አሁን ውስጥ ግባ እያሉ እኮ ነው ማን- አንቺ አይ- ደግሞ አይ አይ አሁን አሁን አልተባልክም ወንድሜ ገና ነው ኧረ ሌላ ሰው ነው የሚያነሰው ቀይሮ ቀይሮ እንደ-